ሌላ ጤና ይስጥልኝ ቻፓ
ወደ account ብቻ ነበር ወደ ሁሉ ስፖርት
ወደ ሁሉ ስፖርት deposit አድርገው ነው
ብቻ ነበር አልገባ ነው account
የቴሌግራም ስልክ ቁጥራችንን ልስጦት እና እዛ ላይ transaction message ይልኩልኛል። እሺ ከባንክ የተላከልዎትን
አይደለም። አሁን ከቴሌብር ነው ወደ ሁሉ ስፖርት የላኩ
እኮ ከቴሌብር የተላከልዎት message አለ አይደለ? እሱን ት- በቴሌግራም ይልኩልኛል። check እንዳደርግልዎት የቴሌግራም ስልክ ቁጥር ልስጦት በ button ነው
እ
በስልኳ button ናት።
መላክ የሚችሉበት መንገድ የለም።
በምን ላከው? በተ- button ናት። በ-
በ text message መላክ ይችላሉ።
ልሞክረው ልሞክረው
በ text message መላክ ከቻሉ ይላኩልን። ያለሱ check ማድረግ ስለማንችል ነው። እሺ፣ እሺ፣ ስልክ ቁጥር ልስጦት